አቤት ተናዳ
ወይ አለ
አሁን እስከ አምሬጅክን ያስከብ ማለት ነው ወደ ዘውዲቱ የሚያልቀው አ ከስተመር ያለችው አራት ኪሎ ዋጋ ነው እያሉኝ ነው።
አሁን ስለሆነ
አራት ኪሎ ዋጋ ነው ያለችው።
በቃ
ችግሩን አስተካክላለሁ።
እሺ፣ አስገቡ ተወደሩ።
ገብቷል።
ኧረ አልገባም፣ አስገቡ።
refresh አድርጎ አንተ ጋር ነው እያሳየኝ እኮ ነው።
ኧረ ወጥቷል እኮ ከ-
ወይኔ ከአንተ ወጥቷል። ይቅርታ፣ ሌላ ሰው ጋር ገባል። እሺ